ሄሎ ጤና ይስጥልኝ። ሄሎ ሄሎ
አይሰማም?
ይሰማል። ጠበቃ ሰላም ነዎት?
እግዚአብሔር ይመስገን።
እ የህግ የምክር አገልግሎት ፈልጌ ነበረ ነው
እሺ፣ ቀጥል።
እ እንትን ነበር እ የስራ ባልደረባዬ ነበረች እና
እም፣ እ እና በአንድ የስራ መስክ ላይ ያለ ነው የሆነ እቃ እንዋዋሳለን
እም፣ እና እንደ አጋጣሚ እ ቃላውስ እ እ ሲሄድ ዝናብ ይዘንባልና እ ያልታሰበ የግብረ ስጋ ግንኙነት ይፈጠራል።
እም፣
ከዛ በፊትም በኋላም ምንም አይነት የፍቅርም ግንኙነት የለንም እም፣ እና እ ከሁለት ሳምንት በኋላ እ የእርግዝና መ- check ማድረጊያው ወይንም strip check ታድርግና እ pregnant እንደሆነች ታሳውቀኛለች ወይንም ነፍሰ ነፍሰ ጡር እንደሆነች ታሳውቀኛለች።
እም፣
እና እ እኔ ደግሞ ማለት እ በነጋታውም በ- የዛኑም ቀን የተቻለኝን ጥንቃቄ ለማድረግ ሞክሬያለሁ። እ መድኃኒትም እንድትወስድ ከኔ የሚጠበቅብኝም ጥንቃቄ ለማድረግ ሞክሬያለሁ።
እም፣ እና ከሁለት ሳምንት በኋላ እንደዚህ አይነት ነገር እ ነገረችኝ ማለት ነው። እና እኔ ደግሞ ግንኙነቱን በደንብ ነግሬያታለሁ። actually ስህተት ነው የተፈጠረው፣ አልፈልገውም ማለት እ መጀመሪያም ስህተት ነው፣ ልክ አልነበረም ብያት እሷ አሁን እየደወለች ወይንም እ አንዳንድ እንትን እያደረገች just ሰማንያ እንድንይዝ ነው እየነገረችኝ ያለችው። እኔ ደግሞ ያንን ነገር አልፈልገውም። መጀመሪያም ስህተት ነው የተፈጠረው። ከዛ በፊት ከዛ በኋላ ምንም አይነት ግንኙነት የለንም እና እንደ አጋጣሚ የጠበቃና የህግ አማካሪ ሙሉጌታ በላይ እ TikTok ላይ የለቀቀውን እ ቪዲዮ አይቼ